Hello.
hello ጤና ይስጥልኝ አቤት ምን እንድታወት
እንትን ነበረ አዲሱን website መጠቀም ፈልጌ
ምን website
ቆንጆ ቤት ነው ይሰማል?
አዎ ይሰማል አ፣ ቆንጆ ቤትን ለመጠቀም መጀመሪያ ቤት ቤት ላይ የነበረውን password ለማግኘት ያኛውን ተሰርዞብኝ ነበር እና እሺ ሰማንያ ሰባት ላይ ደውሎ ይጠይቋቸው እሺ ስንት ስንት ይሄ ቻፓ ሰማንያ ስምንት ዜሮ አራት ሰማንያ ስምንት ዜሮ አራት
እዛ ላይ ደውሎ ይጠይቋል ናቸው